Hello? Hello?
ሄሎ
አቤት ሄሎ፣
ጤና ይስጥልን። አቤት
ደውለው ነው በዚህ ስልክ
እ ደውለው ነው?
አይ አልደውልም። ጥሪ ማሳመሪያ
እ
ጥሪ ማሳመሪያ ፈልጌ ነው እሺ፣ real estate ነው የደወልሽው? እሺ፣
እ
ሌላ ቦታ ነው የደወልሽው?
ነው ይቅርታ። እሺ በቃ